hello ያእዮታ አቤት
እንትን ከቢሮ ደውልልህ በመቶ ሁለት ዜሮ ዜሮ ድረስ እ እም order ነው አይተኸዋል? እሺ cancel ነው መልሺ cancel የተደረገው order ነው። እስኪ check አድርገው።
check አድርጎ ማለት ሰምተኛል? ያብስራ
ምን ሆነሽ እንትን ማለት refresh አድርግ system ህን። እሺ እ refresh ስታደርገው system ህን ያሳየ cancel መሆኑን።
ኧረ አይደለም
እሺ refresh አድርግ። እሺ እኔ ጋር የሚያሳየኝ እንደዛ ሳ ዜሮ ዜሮ አይደለ መጨረሻው መቶ ሁለት ስልሳ ዜሮ ዜሮ አዎ
እሺ cancel order ነው። ለማንኛውም የሚሰራ order አይደለም።
እሺ ምን ላድርግ ታዲያ እኔ?
ካንተ ላይ እኮ ወጥቷል። ያብስራ cancel order ነው። ካንተ ላይ አንተ ወጥቷል።
አልወጣም እኔ።
refresh refresh አድርገው። ነገርኩት ከኔ ላይ አልወጣም እያለ ነው። cancel ነው order ኡ። እሺ አይሰራም። ለማንኛውም
እሺ ካንተም ላይ ወጥቷል። እኔ ጋር የሚያሳየኝ ማለት ነው። refresh አድርግ እንትንህን application ህን። ካልሆነ order ኡም cancel ነው፣ አይሰራም እኛ ጋርም